ሄሎ ጤና ይስጥልን ቤተሰብ።
ሰላም ነው። cashier code check አድርጊልኝ እስኪ አንዴ።
እሺ እሺ።
አስር አርባ አምስት
ስንት አልከኝ?
አስር አርባ አምስት አርባ ሶስት
አስር አርባ አምስት አርባ አምስት ሺህ ድምፅ አይሰማም ትንሽ ርቋል።
አስር አርባ አምስት እሺ
አስራ ስድስት አስራ ስድስት ሃምሳ ዘጠኝ
ሄሎ ተመላሽ የለውም። ሶስት ጨዋታ ወጥቶብሃል።
እሺ እሺ እሺ እሺ።
ታንክስ